ጤና ይስጥልኝ ሁሉ ስፖርት ተባኮ የምንወደው ሄሎ
ሁሉ ስፖርት ተባኮ የምንወደው ትናንትና ይስተካከላል እኮ ሲስተም ላይ ሁለት ሺህ ብር አላስተካከላችሁልኝም።
ቴሌግራም ላይ ልከዋል።
አዎ ልኬዋለሁ። ኤርሚያስ ሚል ያልኩሽ። ሄሎ
ኤርሚያስ ማን ነው?
ኤርሚያስ አይደል ዲዲአር ኤርሚ ነው የሚለው።
ማን ነው የሚለው?
ስልክ ቁጥሩን ንገሪኝ። ቴሌግራም የላኩበት ነው።
ስንት ስንት ነው?
ዜሮ ዘጠኝ
እሺ ስልሳ ስምንት አሁን የደወሉበት ነው።
አዎ አሁን የደወልኩበት
ተላልፎሎታል። መልስ ስናገኝ እናሳውቁታለን።
መች ተላልፏል ካላችሁ እኮ ትናንትና ሆነ። መች አስተካከላችሁት?
ሲስተካከል በትዕግስት ይጠብቁ፣ እናሳውቁታለን።
እና ዘገይ አይደለም
ሲስተካከል እናሳውቁታለን። በትዕግስት ቴሌግራም ላይ ይጠብቁ።
አመት ሲል ትናንትና በትዕግስት በትዕግስት ያልሽ ነው። አመት ሲልኝና ንገሪያቸው ካልተስተካከለን እናሳውቆት አንችልም። ሲስተካከል እናሳውቆታለን።
እና ምን ይቀልሎ እንደያዛችሁት። ሄሎ በድጋሚ አስተላልፌለታለሁ። ሲስተካከል ቴሌግራም ላይ ስለምናሳውቆት በትዕግስት ይጠብቁ። ቴሌግራም ላይ እንጽፍሎታለን።
እሺ